ጤና ይስጥልኝ BGI ኢትዮጵያ ሰላም ነኝ። እባክዎ ምን ልርዳው?
draft machine ነበረና እሺ
በረዶ ይዘብንና አያስወርድም። በቃ ያፍነዋል። በረዶ ይዛል ማሽኑ በረዶ ይዞ እንትን አያቀልጠውም ማለት ነው።
አያቀልጠውም። አዎ አዎ።
እሺ ደንበኛችን TIN number ወይ BGI ID ዎትን ይንገሩ።
Okay እሺ። እዛ ጋር ሄጄ ልደውልልሽ ድጋሚ ማለት ነው።
አሀ፣ TIN number አያውቁትም በቃሉ።
በቃል አላውቀውም። አዎ እሺ TIN number ወንድሜ አውጥተው ይደውሉ።
ስም ነበር። እሺ እሺ እሺ TIN number አውጥተው ይደውሉ።
እሺ እሺ እሺ